ጤና ይስጥልኝ በስቤት ቤቴ ነው የምንሄደው።
ሶስት መቶ ብር ውስድ አድርጌ pending ይለኛል እስካሁን። ትላንት በዚህ እየደወልኩ ስልክ ነው?
ነበር። አይ በዚህ አይደለም።
ንገረኝ። እሺ፣
ዜሮ ሁለት እሺ።
አራት
ዜሮ ዘጠኝ ዜሮ ሁለት
አራት እ
ዜሮ አራት እሺ
ሰማንያ አራት ሰማንያ አራት ሰባ አምስት
ትላንትና ነው።
ትላንት ወዲያ ነው አስር ሰዓት ላይ ሰዓት ተኩል ቀን በፈረንጅ በሀያ ማለት ነው።
እሺ አንዴ ጠብቀኝ።
ቀኑን ሙሉ ስቀጠቅጥ ትላንት
እሺ ይኸውልህ ለሳንቲም ፔ ያሳውቀውልሃል። ሳንቲም ፔ ነው የያዘው። ድጋሜ ላሳውቅልህና ይገባልሃል። እሺ ዛሬ
እሺ፣ ትላንትም እንዲህ እያሉ ነበሩ እኮ። ኧረ እናቴ አዎ በቃ ግን እኛ ይኸውልህ ማድረግ የምንችለው ለ SantimPay ማሳወቅ ነው እና እነሱ ሲመልሱልኝ ወይ ራሴ እደውልልሃለሁ ወይ notice ታደርገዋለህ ሲገባልህ ቴሌብሩ ላይ።
በቃ እሺ፣ እሺ መልካም ቀን።
አትኝልኝ እናት በእናትህ።
እሺ አመሰግናለሁ።
መልካም
የምን ገለና ነው?